ጤና ይስጥልኝ ሻምሰሚ ኪሎ አብሮ ይስጥልን። ከአሪፍ ፔ ነበር የምንደውልሎት።
እሺ
POS ማሽኑ ላይ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበረ።
እ፣ እሺ ያለ አይመስለኝም በእርግጠኝነት እኔ ከረፍት ስለመጣሁ ምናልባት አሪፍ እ፣ እያስቸገረ አይደለም ከ- ከአስቸገረ ግን እነግርሻለሁ ስለሚያንስ ምንም አይነት no ችግር አንደኛ ስለሌለ- አ፣ no አንደኛ አይሰራም እያለችኝ ነው አንደኛው አይሰራም።
አ፣ ምን ሆኖ ነው?
አላውቅም ምን ሆኖ ነው ትልሻለች እኔ እንጃ ቻርጅም አያደርግም። ሌላ እሺ ይሰማናል። ምን አሉን?
እ፣ አንዱ አንደኛው ቻርጅም አያደርግልንም።
ቻርጀሩ ተበላሽቶ ነው አ- እኔም አይ ቻርጀር አለው ግን ቻርጀር አይወስድም።
ቻርጅ ባትሪ ሁለት- አይቀበልም።
አዎ አይወስድም። አንዱ ግን እየሰራንበት ነው።
እሺ ምናልባት restart አድርገው ሞክረውት ነበር?
ይሄ እኔ እንጃ አልሄደውም። እኔ ከሸዋር ነኝ። ምናልባት ሰዎች አንሞክረው ከሆነ እሺ ምናልባት restart አድርገው ይሞክሩትና ካልሰራሉት ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን። እሺ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።
አዎ።